hello ጤና ይስጥልኝ። ቢስቢስ
lost ምናምን እያለኝ ነበረ register ላረግ
register ታደረግን ቤት ቤት ላይ እሺ፣ ሎስት ምን- ምናምን ይመልስብኛል።
okay password ስታስገባ አንድ ካፒታል አንድ small letter ከዛ ቁጥርና special character አድርገን ያስገባኸው
capital ና small letter ሁለት ነው የሚያስፈልገው።
አንድ capital letter ታደርጋለህ፣ ከዛ small letter ታደርጋለህ፣ ከዛ special character ወይ መሰላል ምልክቷ ወይ star ምልክቷ ሌላ የፈለግከውን ታደርጋለህ። ከዛ ቁጥር ታደርግና አጠቃላይ ተደምረው ወይ ስምንት ወይ ከዛ በላይ መሆን አለባቸው።
እሺ በቃ እናመሰግናለን።
እሺ